ነው የሚሞቀው እንደዛው
ቴሪዮ እንትን ልኬ እስካሁን አልገባልኝም። ሁለተኛ ልኬ ማለት ነው።
እሺ ከየት ነበር የላኩት ደንበኛችን?
ምኑን ወደ ቴሌ ብር ነው የላኩ።
ከምን ከምን ቤቲንግ
እ?
ከምን betting ነው ደንበኛችን?
ከ normal ከአቫተር ከአቫተር አዎ።
አቫተር ሁለት ሀምሳ አንድ ማለት ነው።
አዎ
withdraw ነበር ያደረጉት ወደ ቴሌ ብር።
አዎ
መቼ ነበር?
አሁን ዛሬ
ስንት ብር ነው ደንበኛችን?
አንድ ጊዜ ሰላሳ ሺህ አንድ ጊዜ ሀያ አምስት
አንድ ጊዜ ሰላሳ ሺህ አንድ ጊዜ ሀያ አምስት ሺህ ነው።
አዎ
እሺ ደንበኛችን ከ betting account ላይ ተቆርጧል አይደል?
አዎ ተቆርጧል፣ ግን አልገባም።
እሺ እሱን የሚያሳየውን screenshot አምጣው ላኩልን ነግሮ ስልክ ቁጥር ልኬዋለሁ። በ- በዘጠና ሁለት ቤት አይደል?
አዎ ዘጠና ሁለት ቤት አዎ ሁለት ጊዜ ስሜንም ጽፌ normal ልኬዋለሁ።
እሺ screenshot አስመዝግበው ነበር ከዚህ በፊት ደውለው ደንበኛችን
አ፣ የሰላሳ ሲሆን አስር ጊዜ ነበረ እሺ የሰላሳ ሺህ ዛሬ አይደለም?
ነው እ፣ ግን ከዚህ በፊት እ፣ ሰላሳ ሲሆን አስመዝግቤው እሺ ከዛ ደግሞ በአዲስ ይሄንኛውን ስሞክር ሀያ አምስትን ደግሞ ሁለቱም ይዘው ቀረ።
እሺ ስሞቱ ማለበል ደመኛችን ተሾመ ተሰጋ
ተሾመ ተሰጋ
በዚህ ነው አይደል ስልክ ቁጥር የሚጠቀሙት በቴሌ ብር?
ነው እሺ ደመኛችን አይተንሎት እ፣ ሲስተካከል ደውለን እናሳውቆታል።
እሺ እሺ ሌላ ምንረዳው ነገር አለ?
የለም አመሰግናለሁ ስለደወሉ እናመሰግናለን። አገልግሎት ላይ ላሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ አስቀምጥ። መልካም ቀን።